እንደ ቴሌ ሆነዋል ሰዎች። ሄሎ አቤት
ጤና ይስጥል፣ እንዴት ናቸው?
አቤት ኢንስቲትዩት ነው የምንረዳዎት?
ታሪክ ለማካፈል ነበረ እና በምን ከእናንተ ጋር መቅረብ ወይም ምን ማድረግ እንችላለን የሚሆን ለማወቅ ፈልጌ ነው።
እሺ፣ አሁን ምዝገባ ነው። ለመስቦትና አዘጋጅ የአንድ ሰው ፕሮዲሰሩ ይደውልልሃል። ለፔን ሰርቪስ
እሺ፣ መዝግብኝ። እሺ፣
እሺ። ስሞትም አልበል
በሱ ፍቃድ አንዳርጋቸው።
እሺ፣ አንድ የመስመር ላይ ጠብቁ።
Okay ዘ okay
በሱ ፍቃድ ማናሚ
ዘማሪ በሱ ፍቃድ አንዳርጋቸው ይላል።
እሺ
እኔ ማናጀሩ ነኝ። የእሱን ታሪክ እንትን ለማትፈልገን ነው።
እሱ ፈቃደኛ ነው።
ፈቃደኛ ነው። አዎ ተወያይተንበት እንትን ያለበት ነው።
ዘማሪ በሱ ፍቃድ አንዳርጋቸው ነው ያሉኝ።
ያ አዎ እሺ ስልክ ቁጥሩን ይንገሩኝ።
የእሱን ነው አይደል? የኔ የኔ ነው የባለ ታሪኩ ስልክ ቁጥር እ እ የባለ ታሪኩ ስልክ ቁጥር ነው የሚነግሩኝ።
Okay እሱን ለማያዝ መያዝ እችላለሁ።
እ እ እንደ አማራጭ የእርሶን ስልክ ይዛለሁ፣ ግን የባለ ታሪኩን ቁጥርም ይንገሩኝና የአንድ ሰው ህይወት አዘጋጁ ደውሎ እ፣ ቀጠሮ Okay።
የሚይዘው ማለት ነው።
ጥሩ ግን አዎ፣ እሺ፣ እሺ busy ስለሚሆን maybe የኔን ስልክ እና የ- የስራ ስልኩን ልስጥሽ እሺ
ዜሮ ዘጠኝ እሺ
አርባ ሁለት አርባ አርባ ሁለት አርባ ሰላሳ ስምንት አስራ ስድስት
ሰላሳ ስምንት አስራ ስድስት እሺ ሌላ አማራጭ ስልክ
እሺ ቆይ አንዴ ጠብቂ። ዜሮ ዘጠኝ አስራ አራት
እሺ አርባ አራት
አርባ አራት ዜሮ ሶስት ሀምሳ ዘጠኝ ዜሮ ሶስት ሀምሳ ዘጠኝ ሀምሳ ዘጠኝ እሺ የት አካባቢ ነው አድራሻው?
አድራሻው ወደ እንትን ነው ሸጎሌ አካባቢ ነው። ሩፋኤል
እሺ እሺ እናመሰግናለን፣ እንደውላለን።
እሺ thank you እሺ መልካም